ጤና ይስጥልኝ።
ያለን ሰላሙ ነው።
እግዚአብሔር ይመስገን።
ከጀርመን ነው የምደውለው።
እሺ
ጀርመን ድልድይ ስር የሆነ ኦክሲጅን እንትኑ ማ- መቁጠሪያው አለ የሲኦቱ
አ፣ እና ማ- እንትን ማሰ- ያስተነፍሳል ኦክሲጅን እየጨረሰ አስቸገረን እና
እሺ፣ ደንበኛችን የቢጃ መለያ ቁጥሮትን ወይም ቲን ነምበሮትን
TIN number ሁለት ዜሮ ሁለት ዜሮ
አርባ ስድስት አርባ ስድስት ሰማንያ አራት ሰማንያ አራት ሀምሳ አምስት ሀምሳ አምስት አርባ አራት አርባ አራት እሺ፣ መስመር ላይ ቆዩም ያየውሎት ነው። ዳግማዊ ግሮሰሪ ኖት?
ዳግማዊ ግሮሰሪ እሺ፣ ሙሉ ስሞትን ይንገሩ። የእርስዎም ሙሉ ስም ይንገሩ።
ክብሩ ገረመው
እሺ፣ አሁን በደወሉበት ስልክ ልመዝግብሎት።
አ፣
አሁን በደወሉበት ስልክ ልመዝግብሎት ደንበኛችን።
አሁን ይቻላል ከፈለግ ሌላም እሺ፣ ጀርመን ድልድዩ ስር ነው ያሉኝ።
አ፣
እሺ እ፣ ጋ- ሲኦቱ ጋዙ እያስተነፈሰን ያስቸገሩት ቶሎ ቶሎ እያለቀ።
አ፣ እሺ ደንበኛችን ቅሬታውን ወደ ጥገና ክፍል አስተላልፌልዎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩልዎታል። ሌላ ምረዳዎት ነገር አለ?
ምንም የለም እግዚአብሔር ይስጥልን ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን ይሁንልዎት።